ስለምል መተው አልችልም።
ሄሎ
ሄሎ ሰለሞን አቤት አቤት።
እ ጨርሰናል። እሺ
okay እሺ።
ልካችታል ያው ልካችታል።
ምንድነው ግማሹ የገባው ቅድም ጠዋት ላይ የደወልላቸው research ከሰዓት ላይ የደወልላቸው ስለሆነ እሺ ከዛ ጋር ተመሳሳይ እንዳይሆን ብለን እነሱን አስወጥተናቸዋል። የተቀበሉ ስላሉ እኔ በቃ ያስገባል ነው የተቀበሉት ነው።
ስለዚህ ያው ኮ- ያ customer new ላይ ያስገባችልኝ compliance new ላይ ያስገባችልኝ እህ የዛሬ ናቸው። እነዛ color ያደረግንባቸው ሌላ ናቸው።
እነሱ ሌላ ናቸው፣ ለብቻ ለነገ የሚሄድላቸው ማለት ነው። ከነዛ አአ ከእነሱ ውጭ ደግሞ ሌላ ለነገ የሚሄድላቸውም እናንተ ሰርታችሁልኛል እ new ላይ new ላይ አዎ በጣም አስራ አንድ ሰው ነው ያለው። check አድርገው።
እሺ፣ እሺ፣ እሺ፣ እሺ፣ ደህና ቻው፣ ሰላም